ላስተላልፈው ቆይ ቆይ ቆይ
ሄሎ ሄሎ ሌላ
ጤና ይስጥልኝ አቤት ጥል እንዴት ነህ ጻድቁ?
አለሁ አለን አለን። እሺ ምንዳ
እ ትሬድሚ አድርጋን እሺ ከሂሳ- ከሂሳቡ እየቀነሰ አይደለም። ወረቀት ያወጣል ግን አይቀንስም።
እሺ እስቲ ቢያንስ አንድ አንድ ትኬት ላከልን check እናድርገው። እንደሱ እሺ።
የሆነብህን አንድ ትኬት slip reference አለች አይደል? ከላይ ረጅሟ ቁጥር no የቱ የትኛው እንደቀነሰ አናውቅም እኮ ግን እ፣ unclaimed በጣም ብዙ ነው የሚለው አሁን ሰው ስድስት ሺህ total ሰጠው ያልተከፈለ እሺ፣ እሱን ያው አርብ አርብ ይላክላችኋል እኮ የሳምንቱ አርብ አርብ ይላካል። በ system ያልተከፈለ ካለ ግን አሁን እዛው ጋር ቆመክ redeem አላደርግ ያለህ ካለ ምናልባት status ኡ pending ሆኖ ሊሆን ስለሚችል አንድ ትኬት ም።
እንደ example ላክልና check እናደርገዋለን። ግን በሳምንቱ የትኛው ያልተከፈለ ካለ አርብ አርብ ይላካል ሁሌ።
no እሱ ቢሆን ይሁን ም።
ግን አሁን ስድስት ሺህ ከተሰራው እህ።
ሶስት ሺህ ምናምን unclaimed win ያለ unclaimed ላይ ይሆናል።
አዎ፣ ለምን ቅዱስ redeem ቁርባን ሲያደርጉት ምንድን ነው የሚላቸው ይዘገያል አይደለ? redeem ለማድረግ አዎ። ግን ቢሆንም እየታገሱ እዛው ሱቅ እስካሉ ድረስ ይክፈሉ። እሺ system ኡ ሁሉም ጋር ስለሆነ እንደዛ የሆነው like አልከፍል ሲላቸው ዝም ብላችሁ ትተውት ሄዱ። ሰባት ቀን ካለፈው ስለማይከፍል ልክ በቀን ም።
በተቻለ አቅም እ፣ እዛው ሱቅ ቆይተው እንትን እየቆየን ቢሆን ታግሰው ይክፈሉ። እሺ cashier ኦችክ ግን በሰባት okay።
ቀን ውስጥ ያልተከፈለ ካለ እንልካለን። አርብ አርብ ይላካል። redeem ታደርጋላችሁ እሱን ግን አሁን customer ቆሞ ምናምን የሚያስቸግራቸው ከሆነ እሱን ይልኩልና ቴሌግራም ላይ እኛ እንትን እንለዋለን እናስተካክለዋለን።
okay እሺ እሺ እንደዛ ጥሩ።
አድርግ።
እሺ thank you።
ሌላ ጥያቄ አለ?
አይ ሌላ የለኝም ለጊዜው። እስኪ ቆይ ብዙ ነው ግን አሁን እና ያልተከፈለ የሚለው ብዙ ነው። እሱ ነው የጨነቀኝ።
እስቲ አዎ refresh እያደረጋችሁ connection ኡን ሞክሩት። ሁሉም ጋር ነው ቤት ቤት ጋር ብቻ ሳይሆን የሁሉም betting ቤቶች ጋር ነው ቤት ማን ችግር ያለበት። ለዛ እንዴት ነው?
ሊስተካከል አዎ ሁሉም ጋር ነው። እየታገሳችሁ redeem አድርጎ
እሺ እሺ እሺ thank you።
እሺ መልካም ምሽት።
ደህና ነኝ።